ነው።
hello ጤና ይስጥልኝ።
ራንክ የቆዳ ክሊኒክ
ሰላም ነው?
እግዚአብሔር ይመስገን።
ንቅሳት ለማጥፋት ፈልጌ ነበር።
አዎ ወሎ ሰፈር ያለው branch ነው እ፣ ንቅሳት የሚሰራው። ስልካቸው ካለ እዛ ደውልላቸው ወሎ ሰፈር።
እሺ፣ እሺ።
ከሌለ ስልካቸውን ሰጥሃለሁ።
ላኪልኝ። እኔማ እዚህ መጥቼ ነበርኩ። እዚህ አካባቢ ነበርኩ።
ልንገርህ
እሺ ንገር።
ዜሮ ዘጠኝ አርባ ሶስት ሀምሳ ሀምሳ ሀምሳ ብለህ ደውል።
ሀምሳ ሀምሳ አዎ አርባ ሶስት ብለህ ሀምሳ ሀምሳ ሀምሳ
እሺ